Hello ጤና ይስጥልኝ።
Hello Hello አቤት።
እና
ሄሎ አቤት፣ አቤት አይሰማም ይሰማል? እሺ አለ። እንዴት ነሽ?
ሰላም አለ እንዴ?
አለን። ከእንትን ከአዋሬ አካባቢ ነበር የምደውለው እና እሺ
እዚህ ጋር እንትን አላችሁ እንዴ? ምንድን ነው real estate
አዋሬ ጋር ያለ?
እ አዎ አለ።
ጤና ጣቢያው አጠገብ አዎ
እ ምን የ Flintstone ነው አይደለ?
አዎ የ Flintstone ነው።
OK። እና ማለት ምን ላይ ነው አሁን ያለው ደረጃ?
እሱን ቢሮ መጥተው ነው የሚጠይቁት። ጨርሰናል ሽያጭ ግን ሊኖር ስለሚችል ቢሮ መጥተው ነው የሚያረጋግጡት።
OK። እዚህ ህንጻ ላይ አልቋል።
በመሀል አሉ ግን ቢሮ ነው ለመጣ ሰው ነው የሚሸጠው።
No ማለት ለእንትን ነው እኮ ለመኖሪያ የሚሆን አዎ መኖሪያ ናቸው።
እኮ አሁን አለ ግን ወይስ አልቋል? በአካል
ፍ- መውጣት እኔ ትንሽ- አለብን።
አዎ ቢሮ ነው መጥተው የሚያገኙት። ለሽያጭ እንደዚህ አላወጣናትም። ቢሮ መጥተው ለሚገዛ ብቻ ነው። አሁን OK። የት ነው ቢሮ?
ቦሌ ገርጂ ልደታ አለን።
እሺ።
ማን ልበል ስሞትን? ይቅርታ እ? እ?
ማን ልበል ስሞትን?
እኔ ግለሰብ ነኝ። ጸ- ጸጋ ይባላል።
እሺ ቢሮ ይመጣሉ ታዲያ?
እ፣ እስኪ ልነጋገርና እ፣ እ፣ ተነጋግሬ እመጣለሁ። ከባለቤቴ ጋር እሺ እሺ